ሀሎ Hello፣ ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም አቶ ማቲያስ ሙላት አቤት ነኝ።
ከ WePlus Solution ድርጅት ነበር ምደውልሎት።
ምን አልከኝ?
ከ WePlus Solution ድርጅት ነበር ምደውልሎት። ድርጅታችን የ transportation አገልግሎት ሰጪ ተቋም ነው
እሺ እና አሁን ላይ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
okay ያ ምንድን ነው እ፣ ድርጅታችን ከእያንዳንዱ trip ላይ አስር percent ነው የሚቆርጠው። ከሚቆርጠው አስር percent ላይ አራቱን percent መልሰን ለአሽከርካሪዎች ነው የምንቆጥበው እና ይህንንም ድርጅታችን ታሳቢ ያደረገው ምንድን ነው አሁን ላይ አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብሎ አያስብም። የሕክምና ጡረታ፣ እንዲሁም ሌሎች ጥቅማ ጥቅሞች ስለሌላቸው ይህም በጋራ የሚቆጥቡበትና አቅም የሚፈጥሩበትን ስርዓት ይዞ መጥቷል። እንዴት አዩት ሀሳቡን?
አሪፍ ነው፣ ጥሩ ነው ወንድሜ።
እሺ ከወደዱትና ከኛ ጋር መስራት ፈቃደኛ ከሆኑ WePlus Solution Provider የሚል application አለን። ያንን ከ Play Store ወይ ከ App Store ላይ በማውረድ እዛ ላይ መመዝገብ ይችላሉ።
okay በተጨማሪም ደግሞ በቴሌግራም ፋይል መላክም ከፈለጉ ደግሞ የቴሌግራም ቁጥርም አለን።
እሺ እ፣ ልስጦት ቁጥሩን
ይቻላል።
እሺ ዜሮ ዘጠኝ ዜሮ ዜሮ
እሺ ቆይ አንድ ጊዜ እሺ ይቻላል። እሺ ዜሮ ዘጠኝ ዜሮ ዜሮ ዜሮ አንድ
ዜሮ አንድ ስልሳ ስምንት ስልሳ ስምንት አስራ ስድስት አስራ ስድስት አዎ በዚህ ቁጥር ማንኛውም ሀሳብ፣ አስተያየት፣ ጥያቄም ካሉት መደወል ይችላሉ። ሀሳባችንን ደግሞ ከወደዱት ደግሞ ለሌሎችም ሰዎች በማጋራት አብረን መስራት እንችላለን። ከ- ከእኛ ጋር እያንዳንዱ trip እ፣ saving ም ኢንቨስትመንትም ነው።
okay okay እሺ እናመሰግናለን።
እሺ እኔ መልካም አመሰግናለሁ።
እሺ።
ለሁላችን